ሄሎ ጤና ይስጥልን።
አዎ ወንድሜ በስ ቤት ነው።
ቤት ቤት አዎ፣ ሰላም ነው?
አዎ ወንድሜ አባቱ ነው። ሀያ አንድ ሳውታ ለአንድ ሳውታ ነው አያና እና ቦንስ የለም ምንድን ነው
ሀያ አንድ ጨዋታ ምንድን ሀያ አንድ ሳውታ ነው።
እሺ ኳስ ነው አንድ ቤቲንግ ሳውታ ምናምን የስፖርት ኳስ ነው?
በስ ቤት ነው አዎ እኮ ኳስ ኳስ ቆርጠ ነው ኳስ ጨዋታ
ምናምን
ኳስ ጨዋታ መድበህ ነው ወይ?
ኳስ ኳስ ጨዋታ ነው። ሀያ አንድ አዎ።
ሺ ነው ሀያ አንድ ሀያ አንድ ሺህ ሀያ አንድ ጨዋታ ሀያ አንድ ጨዋታ ነው። ግንድር ሀያ አራት አርባ አንድ ሺ ምናምን አርባ አንድ ሺህ ኦዱ ማለት ነው ቶታል
ምናምን ቶታል ቶታል ኦዱ ነው አርባ አንድ ሺህ
አርባ አንድ ሺ
እ አርባ አንድ ሺ ሰባት መቶ አስራ ዘጠኝ
okay እሺ ምንድን ነው አንድ ጨዋታ ወጥቶብህ ነው?
አንድ አብሳ ነው
እሺ እንትኑ ትኬት ID ውን ቴሌግራም ላይ ላክልኝ እሺ ትኬቱን ትኬቱን
አ- ቴሌግራም ላይ ላክልኝ ቴሌግራም ላይ ላክልኝ እብር
እ
ምን አለ
ትኬት ትኬት አይዲው ትኬት ID ው አለ አይደለ የቤት ትሽዳ እስካን ሳት እስካን
እኮ እሱን ላክልኝ እንትን ላይ ላክልኝ ቴሌግራም ቴሌግራማችንን ታውቃለህ የኛ ተለ- ቴሌግራም አውቃለሁ፣ ግን የ- የ- ቦንስ ገና ነው ጠቅም ምናምን
ገና የሚቀር ጨዋታ አለ
አዎ ተልቢት ተ- ተ- ቴሌ- ቴሌግራም ገባ ገና ነው
እኮ ይለቅና ወይ እናይልሃለና
ምን ወንድ እ ምን አለ
እ
ምን አለ
ትኬቱን ቴሌግራም ላይ ላክልኝና አይልሃለሁ check አደርግልሃለሁ እሺ እሺ
ቴሌግራም